ጤና ይስጥልኝ ቃል ኪዳን ነኝ ከብስት ቤት ምን ልርዳዎት?
ምን አደረገበት?
ምን አሉኝ? ሄሎ ጂ withdrawal አልኩና አላገባኝም።
እሺ አንዴ መስመር ላይ ጠብቁኝ።
እሺ
ሄሎ ሄሎ ሰላም።
ሰላም ነው። አዎ ሶስት ሺህ withdrawal አልኩና አላገባኝም።
እሺ በዚህ ቁጥር ነው።
አይ ሌላ ቁጥር እሺ ንገረኝ። ዜሮ ዘጠኝ
አይ ዘጠኝ አስራ አምስት ዜሮ ዜሮ ሰማንያ ሶስት
ሰማንያ ሶስት
ዘጠኝ አስራ አምስት ዜሮ ዜሮ
እሺ ሰማንያ ሶስት ሰባ ሰባት ሰባ ሰባት አዎ
ዛሬ ነው።
አይ አዎ ዛሬ ነው ሶስት ሺህ እሺ
አይ አይ አይ አ
check ማርያ።
እያደረኩ ነው። እሺ አንዴ ይጠብቁኝ።
ያ አንተ ሰኔ ሰይ ሐሰን አልዓግ ወንደ ሶስት አረን ስንት ብር ነው ያልከኝ?
ሶስት ሺህ
እሺ የቴሌ ብር ቁጥር ንገረኝ።
ዘጠኝ አስራ አምስት እሺ ዜሮ ዜሮ ሰማንያ ሶስት ሰባ ሰባት
እሺ አሁን ገብቶላል። እሺ check ማድረግ ትችላለህ። እሺ ለደወልክ እናመሰግናለን። መልካም ቀን።